እመኑ በእሱ የማይነጋ ለኔ እመኑ በእሱ ማያልፍ ቀን የለም። እመኑ በእሱ ሁሉ ይቻለዋል። እመኑ በእሱ ጌታ መድኃኔዓለም እመኑ በእሱ ፍቅር ነው ዘላለም እመኑ በእሱ ደግ አባት ለልጁ እመኑ በእሱ ሁሌ ተዘርግታ እመኑ በእሱ ትኖራለች እጁ እመኑ በእሱ ድንቅ ያደርጋል ጌታ በረዶ አዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈጥኖ ያተነነ ነገር ለወ